Madam Hello, tan amable. Oye,
እንትን ለመጠየቅ ፈልጌ ነበር።
ምን?
የሆነ- የሆነ ጭነት ነበረኝና አዎ።
ወደ አሜሪካ መሄድ
ይሄ አክሱማይት ራይድ ነው።
አቤት አክሱማይት ራይድ ነው።
ራይድ ነው።
አ 67 87 ቼካል
ይቅርታ ይቅርታ ችግር የለውም። 67 87 ወለደውል።
ሰባት ሰማንያ ሰባት አ
እሺ።
እሺ